ሄሎ ጤና ይስጥልኝ ቤት ቤት
የትኬት ቅሬታ ለማቅረብ ነበር እሺ እሺ ምንድን ነበር
ጨዋታው ተራዝሞ ነው እሺ
እኮ ግን ምንም ቦነስም ምንም እንትን አልተደረገም እሺ ከስልክ ኮዱን ንገረኝ እና check ላድርግልህ አስራ ሁለት
እሺ አስራ ሁለት ሀምሳ ስድስት እሺ ስልሳ ሰባት እሺ አርባ አንድ
መቶ ብር አለው refund
ዳኛ እሺ እሺ ካለው እሺ እሺ እስካሁን ስላለ ያልተለቀቀ እሺ እሺ